ሄሎ ሰላም ጤና ይስጥልኝ ቤተሰቦች፣ ሰላም ነው የባኩም ልጃው ትኬት ቆርጬ ነበር ልጠይ ሊፈልጌ አላልሽኝ
እ አላልሽኝ
ትኬት ቆርጬ ነበር
እኮ ይሽ- ይቻላል። እሺ የካሽ ኮዱን ይንገሩኝ። እሺ አስራ ሶስት
እሺ
ሰባ ሁለት አስራ ሶስት ሰባ ሁለት
አስራ ሶስት እሺ ሰባ ሁለት እሺ ስልሳ ዘጠኝ ስልሳ ዘጠኝ
ዜሮ ሶስት
እሺ እ ጥ- ሶስት አራት ጨዋታ ወጪ ሆኗል። እሺ
እ
አራት ጨዋታ ወጪ ነው የወደቀ ትኬት ነው። እሺ
ና አሁን አልኳን ጨዋታ
አላለፈም። አራት ጨዋታ ውድቅ የሆነ ትኬት ነው።
ና አዎ አራት ጨዋታ ወጪ ሆኗል። እሺ ቀይ በርቶብሃል አራት ጨዋታ